ሄሎ
ሄሎ ጤና ይስጥልኝ ክልል
እሺ ደውላችሁ ነበር ዋሽንግተን ህክምና ማዕከል ነው አዎ አዎ እሺ እሱን ማወቅ ፈልጌ ነበር ጆሮ ህጻን ልጅ ላይ ጆሮ ውስጥ ላጲስ ነገር ገብቶ suck የሚያደርግ እንትን አላችሁ እንዴ
እ፣ እስኪ ስልክ ልስጥዎት እሺ
ዜሮ ዘጠኝ ሰማንያ ስምንት እ፣ ሰላሳ ሶስት እም፣ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ ታንኪ